እንዴት ቤት ታሪክ ነው የሚለው እንትን ብር ገልብጬ ወደ ባንክ ተመልሶ ይመ- ይወጣና ይመለሳል። ደግሞ እ
ወደ ባንክ ገልብጬ ማለት ነው ብር ስንት ብር አምስት ሺህ ብር ይወ- ይወጣና ተመልሶ ደግሞ እዚህ ይገባል።
አሁን የደወልክበት ነው የቤት ቤት ቁጥር?
አዎ ይወጣና ይመለሳል።
እሺ ቼክ ላድርገዋለሁ። ይጠብቅ።
ሄሎ
ቼክ እያደረኩ ነው። አንዴ ጠብቀኝ። በምንድን ነው እየሞከርከው ያለው?
ኦሮሚያ ነው። ኦሮሚያ ንግድ እንትን ኮርፖሬሽን
እም፣ እስቲ ወይ እዚህ ጋር ምንም እንትን የሚል ነገር የለም።
ግን አለ ብሩ።
ቴሌ ብር ምናምን አለ። አዎ account ላይ ብሩ አለ።
አይ ይወጣና ሁለት ጊዜ ወጥቶ ማለት ነው።
አዎ አመት ትንሽ ቆይና ደግሞ ይመለስበታል።
አዎ።
እና ወደ አሁን ባንክ ቀይሬ ብልሽስ?
ወዴት? በ- ወደ ንግድ ባንክ ምናምን ይወጣል።
አ- አዎ ወደ ንግድ ባንክ።
እቺ ይችላል ይወጣል።
እሺ አመሰግናለሁ።
እሺ ነው